Hello ወይስ ወይስ ሰላም አስታረ፣ እንዴት አደርሽ?
አደርሽ? እንዴት አደርሽ?
ደህና ነኝ፣ እግዚአብሔር ይመስገን። ሰላም ነው።
እ ሄዱ mother አገኘሽ?
አልሄድኩም እኮ ቀረሁ።
ምን ነው
አይ ነገ እሄዳለሁ ብዬ ነው የቀረሁ።
እውነት ቀጠሮ እ።
ሐኪም ቤት ምንም ችግር የለም። አሁን ሰኞ ወይ ሰኞ ወይ ማክሰኞ ነው ያለች።
ያለሽ? አይ አ፣ አይ ጥሩ እሺ።
ሰላም ነው። ሰላም እንዴት ደህና ነሽ?
ነኝ እግዚአብሔር ይመስገን። ሰላም ነኝ ደህና ነኝ።
ደህና ነኝ፣ ሰላም እግዚአብሔር ሰላም ይመስገን። ደህና ስራስ ጥሩ ነው ምንም አይልም፣ ሰላም እግዚአብሔር አለ ይመስገን።
ሳሚ?
አ በቃ እሺ እሺ እሺ፣ ሰላም እሺ፣ እሺ ቻው፣ እሺ እሺ፣ አሜን፣ እሺ፣ ደህና ነኝ።
እሺ ደህና